ሀሎ Hello፣
ሀሎ ሀሎ
ጤና ይስጥልኝ።
አብሮ ይስጥልን።
ሰላም ነው።
አቤት እ፣ ሜላት እባላለሁ ከዶክ ሪል ስቴት ነበር የምለው።
ከምን
ከዶክ ናህ ሪል ስቴት።
ይቅርታ፣ ድምፅሽ በደንብ አይሰማም። ይሄት
እ፣ ሜላት እባላለሁ ከዶክ ናህ ሪል ስቴት ነበር የምደውለው።
ምን ልታዘዝ?
ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
መስማት ይቻላል?
አዎ፣
እሺ። ዶክ መሀሪ ነው ያልሽኝ?
ያው site እ?
አዎ፣ ዶክ ናህ ሪል የት አካባቢ ነው? ሀሎ ሀሎ ሀሎ Hello፣
አቤት እ፣
የት አካባቢ ነው? information ለመስማት እኮ ተዘጋጀሁ። እናት ሀሎ አይሰማም? ሀሎ ሀሎ